ሄሎ
ሄሎ ሰላም ጤና ይስጥልን Best Bet
እ ሰላም ነው።
አለን ምን ልርዳ?
እ jackpot በልተን ነበርና እስካሁን ምንም ነገር አላየንም account ኣችን ላይ ነው።
እሺ ያው ይለቀቃል። እሺ ትኬት ID ዋን ልካልን ነበር ቴሌግራም ላይ።
አላክን አላክን አላኩ።
እሺ ስልክልናለ ወይ ንገረኝና
ቆይ ልላክልሻ። የትኛውን ቴሌግራም ላይ።
ልልክልሽ?
ዜሮ ሶስት ቤቱ የቴሌግራማችን እሺ እሺ ዛሬ ላክልን። እሺ